ሄሎ ሰላም ነው? ሄሎ ሄሎ እ ይሰማል?
ወይ ይሰማል?
ሄሎ ሰላም ነው?
ወይ ደህና ነኝ።
አለን ከወዳ vehicle ነበር ደውልክ
ሞተር ሳይክል
ከወዳ vehicle የ electrical ባጃጅ ማምረቻ ነው።
ባጅ- okay። አዎ ትናንት ደውዬ ነበር።
አዎ ቲክቶክ ላይ ኮሜንት አስቀምጠለ ነበር እና ላይቭ ላይ ለ- ያ- ነጯ ነች ወይስ እነዚህ ሳፊ ሳፊ ነው ምን ነበር የሚባለው?
አዎ ሳፊ ልክ ነው ሳፊ ነው ሳፊ ኤሌክትሪካል ኦኬ።
ባጃጅ አዎ፣ እና ትናንት ከ- ደውላልኝ ነበር ልጅቷ።
ኦኬ ውላላ አለች።
አዎ አናገርኳት፣ አወራን ያለን ነገር ነገረች።
ኦኬ እሺ በቃ እሺ እሺ እሺ እሺ ቴንክ